ይስጥልኝ። ጌታ ነው የደወሉት። እባክዎን ልርሳው።
እንትን ፈልጌ ነበር ለ laundry ቤት የሚሆን ሰራተኛ ይኖራቸዋል?
laundry front desk ላይ የሚሰራ ሰው ማለት ነው።
ያው front ላይ ሳይሆን እም፣ የሚታጠብበት ላይ የሚተኮሱበት
እስኪ አንድ ጊዜ እንዲህ አይነት ባለሙያዎች እንዳሉ confirm አድርጌ ልደውልሎት። የት አካባቢ ነዎት?
አያት
አያት ምኑ ጋር?
አያት ክፍለ ከተማ
እሺ ስሞትን ማን ልበል የምስራች የምስራች ማ
ጌራ ወርቅ የዕለት ነው የምትሰጡት ወይስ የወር ትሰጣላችሁ?
አይ የወር ባለሙያዎች ለድርጅቶች ተቀጥረው የሚሰሩ ባለሙያዎች አሉን። እንዴ ልደውልሎት confirm አድርጌ።
ይችላልና አዎ ልምድ ያለው ሰው ጠይቅ።
እሺ መልሼ እደውልሎታለሁ።
እሺ